ጤነስሊም ሁሉ ስፖርት ነው እባክዎ
Hello ሁሉ ስፖርት አዎ
ትናንትና ይኸውልሽ ነግሬያት ነበረ ከዛ ቴሌግራም ላይ ላክልኝ ብላ ቴሌግራም ላይ ስልክ አይገባም እምቢ አለኝ እንትን ነበረኝ ብር ነበረኝ ቴሌግራም ላይ ስግል ስልክ አይገባም ማለት አልገባኝ
screenshot አድርጌ ማለት ነው ብር ላክልኝ በቴሌግራም ላክልኝ ብላኝ ነበር አንቺ ትሆኚ ሌላ ሰው አላወኩም
እኮ እንዴት አድርገህ አልገባም ሲሉ አላገኙትም account አችን አዎ አዎ ቅዳሜ ዕለት ስምንት መቶ ሀያ ብር አስገብቼ account ኡ ላይ ግን አላገኘሁም እሺ ስልኮትን ንገሩኝ ሀይድ በል
እሺ ዜሮ ዘጠኝ አስራ ሶስት
እሺ ዜሮ ሰባት እሺ ዘጠና ሰባት እሺ ሰባ አንድ ሀብታሙ ደጀኔ አባተ ቅዳሜ ነው ያስገባሁት። እንደገና ደግሞ እንትኑ ላይ balance ላይ ሁለት ሺህ አምስት መቶ ብር አለኝ።
አንድ እውነት ጊዜ ዜሮ ዘጠኝ አስራ ሶስት ዜሮ ሰባት ዘጠና ሰባት ሰባ አንድ አይደለም አዎ እኮ ይኸውልዎት hi አሉን እምቢ አለኝ ስልክ ከዛ ምንድን ነው ጥያቄ ነው አሉት ከዛ ቅዳሜ ስምንት መቶ ብር አስገብቼ account ላይ ግን የለም ሙሉ ስም ምናምን ብለው ላኩ ከዛ ከቴሌ ብር የተላከለውትን message screenshot አድርገው ይላኩ ብለን ትናንትና text ላክንሎት አልመለሱልንም
እኮ ል- ልኬ ነበር እኮ አላኩም አላኩ ይዩት እሺ አላኩም አልመለሱልንም ጭራሽ
ኧረ እኔ ልክ ያለው እንደገና message ም ጽፌያለሁ ወይ ደንበኛችን እንደገና እያዩት ያውሩኝ እሺ እያዩት ያውሩኝ እኔ እያየው ስለሆነ እያወራሁት ያለው እያዩት ያል- አላኩልኝ አላኩ ይኸው በጥ- በድጋሚ ጥያቄ ምልክ አድርጌ ልኬ ይሎታለሁ ይላኩ እሺ
እሺ አሁን እሺ እሞክራለሁ እሺ እሺ እሺ